ጤና ይስጥልኝ።
አብሮ ይስጥልኝ። ሰላም ነው? እንትን ማርቼዲስ ዘጠና ሁለት የለቃቃ የለቀቃችሁትን አይቼ ነበር።
ዘጠኝ ዘጠና ሁለት ያ
ሰማያዊ ነው
ነጭ ነጭ ነጭ ነው።
እሺ የመ- መች ላይ ነው ያዩት?
እ፣ ትናንት ጠዋት አካባቢ ነው ያየሁት እንትን ላይ።
ቲክቶክ ላይ
አዎ ቶሎ አላደረጉንም አይደል አባል
ኧረ አድርጌዋለሁ።
እስኪ ቆይ እሺ፣ ካለ ልጆታ እንዲጠብቁ
እሺ ቆይ እንዳይ ልጆታ ነው እሺ